hello
አቤት አቤት፣ ሰላም
አብሮ ይስጥልን። ምን መጣ?
ትላንት ወደዚህ በከዚህ account አስተላልፍ ነበር ወደ CBE
withdraw አድርጋ ነው።
withdraw አድርጌ አልገባም።
እሺ check እያደረኩ ነው። ትንሽ ጠብቀኝ። አንድ ሺህ ብር ነው አዎ፣ አንድ ሺህ ገብቶልሃል። በቻፓ ወደ አምቤ ገቢ ወደሚል የንግድ ባንክ account አዎ፣ አንበል ገብቶልሃል። እሺ check አድርግ።
አሁን ነው የገባው እ አይ ትናንትና ነው የገባው።
እ ትናንትና ነው የገባው።
ትናንትም አልገባም።